እንደምነሺ የገጠር ሎሚ ወይኒቱ እንደምነሺ ሰፈርሽ ራቅ እንዳልመጣ እንዳላይሽ የገጠር ሎሚ ወይኒቱ እንደምነሺ የገጠር ሎሚ ወይኒቱ እንደምነሺ ሰፈርሽ ራቅ እንዳልመጣ እንዳላይሽ ፍቅርሽ እጅና እግሬን ትብር አድርጎኛል አይኔ ባንቺ ናፍቆት ትንፋሶ ይዋኛል ልቤ በትርታው ከበሮ ደለቀ እንዴት ብዬ ላግኝሽ ሰፈርሽ ራቀ ልቤ በትርታው ከበሮ ደለቀ እንዴት ብዬ ላግኝሽ ሰፈርሽ ራቀ የገጠር ሎሚ ወይኒቱ እንደምነሺ የገጠር ሎሚ ወይኒቱ እንደምነሺ ሰፈርሽ ራቅ እንዳልመጣ እንዳላይሽ የገጠር ሎሚ ወይኒቱ እንደምነሺ የገጠር ሎሚ ወይኒቱ እንደምነሺ ሰፈርሽ ራቅ እንዳልመጣ እንዳላይሽ ዙሪያውን ገደል ነው አልመጣ በፈረስ ጉልበት ያልችላለ በግሬ ለመገስገስ የገጠር ሎሚዬ ወይኔ ወለላዬ ካለሽበት ሰፈር ልድረስ እንዴት ብዬ የገጠር ሎሚዬ ወይኔ ወለላዬ ካለሽበት ሰፈር ድረስ እንዴት ብዬ የገጠር ሎሚ ወይኒቱ እንደምነሺ የገጠር ሎሚ ወይኒቱ እንደምነሺ ሰፈርሽ ራቅ እንዳልመጣ እንዳላይሽ የገጠር ሎሚ ወይኒቱ እንደምነሺ የገጠር ሎሚ ወይኒቱ እንደምነሺ ሰፈርሽ ራቅ እንዳልመጣ እንዳላይሽ የገጠር ሎሚ ወይኒቱ እንደምነሺ የገጠር ሎሚ ወይኒቱ እንደምነሺ ሰፈርሽ ራቅ እንዳልመጣ እንዳላይሽ የገጠር ሎሚ ወይኒቱ እንደምነሺ የገጠር ሎሚ ወይኒቱ እንደምነሺ ሰፈርሽ ራቅ እንዳልመጣ እንዳላይሽ ከዛሁኝ ተቆርኩኝ ሰውነት ያደገ ባይኔ እንኳ እንዳላይ ሰፈርሽ ራቀ ፍጹም ተስፋ አልቆርጥም እስከ መጨረሻ የገጠር ሎሚዬ የለው ያንቺ አድራሻ ፍጹም ተስፋ አልቆርጥም እስከ መጨረሻ የገጠር ሎሚዬ የት ነው ያንቺ አድራሻ? የገጠር ሎሚ ወይኒቱ እንደምነሺ የገጠር ሎሚ ወይኒቱ እንደምነሺ ሰፈርሽ ራቅ እንዳልመጣ እንዳላይሽ የገጠር ሎሚ ወይኒቱ እንደምነሺ የገጠር ሎሚ ወይኒቱ እንደምነሺ ሰፈርሽ ራቅ እንዳልመጣ እንዳላይሽ ሰፈርሽ ራቅ እንዳልመጣ እንዳላይሽ ሰፈርሽ ራቅ እንዳልመጣ እንዳላይሽ ሰፈርሽ ራቅ እንዳልመጣ ዳላይሽ